የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አንሽሞን ማና ሙና የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አንሽሞን ማና ሙና ነሽሞን ማና አንሽሞን ማና ነሽሞን ማና አንሽሞን ማና የነደፍሽው ጥጥ ተፈተለኝ ለጥበብ ቀሚስ ደረሰልሽ ሆይ ያንን ደርበሽ የመጣሽ ለታ ቤቴን ላሳምር ለፍቅር ጫወታ የግቢ የዛፍ ተንቀሳቀሰ ፈለቅለቀ መንጮ ጠራ ፈሰሰ ፍቅሬን ገዳዬን እያወደሰ አበባዎችም ማዛ በዞ ፈኩ ደመቆ ተወዛወዞ አንቺን አጀቡ ላንቸው ሊገዞ ጥርቅሽ የሚደለል አይኔ ሰራቂ ነው ከንፈርሽ አባብሎ ፍቅሬ ሰው ገዢ ነው አንቺን የወደደ ያፈቀረ ሰው ሌላ ምን ይፈለግ የታደለ ነው የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አይሸሞን ማና ሙና የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አይሸሞን ማና ሙና ነሽሞን ማና ሙና አንሽሞን ማና ሙና ነሽሞን ማና ሙና አንሽሞን ማና ሙና እግሬ ከርታታው ሲባዝን ከርሞ እጠፍ ዘርጋባይ ሎጋ ሲል ቆሞ በቃ ተሳካ ተፈታ ህልሜ የአገሬን ቆንጆ አገኘው ጋሜ እህተ መውደድ አጅር እንግዳው ገባ ከኔ ቤት ከልፍኝ ከጓዳው አንተን ሊቀበል ከተሰናዳው የህይወት ጸጋ ክቡር ታላቆ የፍሬ ዘመን እንቆ ያበርቆ በላዘጋጀኝ ለማሸብረቆ አትፈዱ በኔ ስበብ ተበዛብኝ አይኗም ሽቷም ጥርሷም በተጋገዙብኝ ምትናረማመድ አካሄድ ልይ ብዬ እልም ከእሷ ጋራ የኔን ጉዳይ ጥዬ የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አንሽሞን ማና ሙና የአገሬ ነሽ ሸጋ የኛ ሎጋ የአገሬ ነሽ ሸጋ የኛ ሎጋ አንሽሞን ማና ሙና ነሽሞን ማና ሙና አንሽሞን ማና ሙና ነሽሞን ማና ሙና አንሽሞን ማና ሙና ሸፍሽው ጠጥ ተፈተለኝ ለጥበብ ቀሚስ ደረሰልሽ ሆይ ያንን ደረበሽ የመጣሽ ለታ ቤቴን ላሳመር ለፍቅር ጫወታ የግቢ የዛፍ ተንቀሳቀሰ ፍልቅልቅ መንጮ ጠራ ፈሰሰ ፍቅሬን ገዳዬን እያወደሰ አበባዎችን መዓዛ በዞ ፈኩ ደመቆ ተወዛወዞ አንቺን አጅቦ ላንቺው ተገዞ